ጤና ይስጥልኝ ቤት ቤት ዲቦራ ነኝ ባክ የምንወደው
hello ሰላም ነው አለን እግዚአብሔር ይመስገን
አለን እንትን የ cashier ኦች password ማረቸው ነበር እና የሁሉም password ነው የረሳሁት።
እሺ ማን ለመቀየር ነው ከመቀሌ ነኝ ቢኒያም ነኝ።
እሺ የየትኛው shop ነው ቢኒያም ሐምራዊ ዘጠና ስድስት
እሺ ቴሌግራም ላይ ጽፍልንም ወይስ connection የለም
okay በቴሌግራም ጻፊልኝ ችግር የለውም አ- እሺ አንተ ጻፍልን request ህን እና በዛ አዎ።
ልልክላ reset አደርግልሃለሁ እሺ reset አድርጉልኝ አምራዊን በለን እና reset እናደርጋለን እሺ እሺ እሺ ቢኒያም እሺ መልካም ቀን